hello
hello
hello፣ ከኢትዮ ሌጋል ሕግ ምክር ድርጅት
እሺ፣ ሰላም ነው አባ?
አለሁ። እንዴት ኖት?
ደህና እግዚአብሔር ይመስገን። እሺ፣ የሆነ ጉዳይ ነበረኝ እና ጉዳይ አይ ከዛ በፊት ያው በደቂቃ አስራ አምስት ብር እንደሚያስከፍል ግንዛቤው አሎት
እሺ እና ስሞትን ይንገሩኝና አድራሻ ይቀጥሉ።
እሺ ናርዶስ መሀመድ እባላለሁ።
እሺ፣ ናርዶስ ከአዳማ ነው።
መሀመድ ከአዳማ
አዎ።
እንጂ ቀጥሉ።
እሺ ጉዳይ ምን ነበረ መሰለህ? የኔ አይደለም እህ፣ ግን ለማማከር ነው። የባሌ ወንድም ነው እና ኬዙ እሺ፣ ለባሉት ወንድም ነው